hello ቤት ቤቱ ምን ልርዳ?
ሳሙኤል ነኝ የዳውሮ agent
ምን አልከኝ?
ሳሙኤል እባላለሁ ከዳውሮ የዳውሮ agent ነኝ እሺ ዳውሮ አ እሺ ሰላም ሳሙኤል ምን ልርዳ?
አለው በቅርብ ጊዜ ነበርና agent ሄጄ የወሰድኩት ከእናንተ እሺ
እዚህ አዲስ ነው እኛ ጋር አልተለመደም betting ዳውሮ አዲስ ነኝ አዲስ ነበርና ሌሎች ዛሬ መጥቶ ጠየቁኝ አላለም አስፈራ ማለት ነው ሰርቼ ምን አላውቅም ጠየቋችሁ?
ሳምንት እህ ይህን ሳምንት ምን ሰርቼ አላውቅም ምን ጠየቁኝ መሰለህ አንደኛ እሺ አሁን እናንተ ከዛ ያመጣሁት ውክልና አለ አይደለ የፍቃድ የንግድ አዎ።
ፍቃድ አዎ እሱ ውክልና በግልጽ ማግኘት ያለበት ለሳ- ለዚህ በ- በዚህ አካባቢ ሳሙኤል ዳዋና መስራት ይችላል የሚል ውክልና ሌላ በደብዳቤ መልክ አልተሰጠም የሚለው ሁለተኛ ጥያቄያቸው ደግሞ ማለት ነው እሺ ያው እናንተ በፌዴራል አይደለም የምትገብሩት አ እነሱ ደግሞ በፌዴራል ነው የሚገበረው፣ ግን እ፣ እኛም ግብር መውሰድ እዚህ ግብር መውሰድ አለብኝ ብሎ ያስባሉ። እንዴት ነው ለወረዳው ለከተማ አስተዳደሩ ምናምን ነገር መገበር ይቻልበት መንገድ አለ ወይ? ካ- ያኛውንም ደግሞ እንደዛ እነሱ እንደጠየቁኝ ያው ፍቃዱን እንደዚህ ጽፋችሁ እ፣ ማህተም ያለበት ምናምን ነገር በቴሌግራም ልትልኩልኝ ትችላላችሁ ወይ የሚል ጥያቄ ነ- ለመጠየቅ ነበር።
የንግድ ፍቃድ ለአንድ ቦታ ብቻ ነው እንዴ እሱ የሚለው?
እህ፣ እኔ- እሺ አንድ ለሰው ላስተላልፍልህ